ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት?
ጤና ይስጥልኝ እናቴ አብሮ ይስጥልኝ።
ካርድ ሞ- እንትን ሞልቼ ሁሉ ላይ ብሬን አየር ላይ ወሰደብኝ።
ከየት ከቴሌብር ነው?
አዎ ከቴሌ ብር ላይ እሺ ቴሌብር የላከሎትን message screenshot አድርጋ ቴሌግራም ላይ ላኩልን።
በዚህ ቁጥር በ- በዚህ አይ በዚህ ቁጥር አይደለም እ ቴሌ- የሁሉ ስፖርት account ላይ ግቡና የቴሌግራም ምልክት አለች ጥያቄ ምልክቷ ጋር እሺ እዛ ጋር ገብተው ይላኩልን።
እ የላኩትን ገንዘብ ማለት ነው የተወሰደብኝን።
አዎ ከቴሌብር ላይ የተላከሎትን message እሺ እሺ እናቴ ቻው